ጉዳይ ነው።
ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ አቶ ሀብቱ፣ እሺ፣
እንዴት ኖት?
እግዚአብሔር ይመስገን ማለት አለን ከሴንት ፎኪስ ደውለው የ summer program ለልጆች የሚል አይተው ፌስቡክ ላይ ተመዝግበው አዎ።
ነበር አለ።
ነበረ።
ቦታ እየሞላ ስለሆነ እናስታውሱት ብለን ነው።
አድራሻውን አልነገረችም።
ብስራተ ገብርኤል ብስራተ ገብርኤል አለ ስላለን ቦሌ pilot association ግቢ ውስጥ አለ። ሳሚት የተባበሩት ጋር አለ። ጀርመን ደግሞ የኔት አካዳሚ ውስጥ አለ። የት ይቀርቦታል እሱ።
ሳሚት ይቀርበኛል። በቃ ማታ አውርቼበት እነግርሻለሁ ነገ።
እሺ እሺ እሺ አቶ አቶ እናመሰግናለን።